ሄሎ
ብርሃኑ ወይ አትሌት ነው ያለው?
አዎ አትላንቲክ ጋር እሺ አገናኘኝ። አልሰጡማ?
አልሰጡኝማ።
እሺ አገናኝ።
ሄሎ ሄሎ እናቴ አትላንቲስ ነው
አዎ በመቶ አምስት አርባ አራት ሰላሳ ሰባት ያለው እ፣ ኦርደር ምን ያህል ደቂቃ ይጨርሳል? ከዚህ በኋላ
ብዙ አይቆይም።
ምን ያህል ደቂቃ? በደቂቃ ንገረኝ።
እንጃ ደቂቃው አቅም ግን አይቆይም።
አይ፣ በደቂቃ እንትን ማለታችን
በደቂቃ እንዴት ልወስን ብለሽ ነው? እ?
እኮ ያው በደቂቃ እንትን ባይሆን
እ፣
ብትነግሪኝ ደስ እንዳይቆይ ይለኛል።
ፈልገሽ ነው?
እኮ አይቆይም።
መቆየት የለበትም። ከ- ከስንት ደቂቃ በላይ መሰለሽ? ከሰባት ደቂቃ በላይ መታገስ አልችልም። እኛ ሰዓቱ ይዟል።
እሺ እሺ፣ እነግራቸዋለሁ።
እሺ እናቴ
እሺ፣ አመሰግናለሁ።
ሄሎ
ብርሃኑን እንሰጠዋለን ብላለች።
እሺ እንግዲህ እንደዚህ አሳውቃለሁ። ዞሮ ዞሮ ተቆየ
አሳውቅ የለሃለሁ ከቆ